hello
አቤት ሰላም ጤና ይስጥልኝ ቴሌቢ
አብረን ጸለይን። ሰላም ነው።
አለን። ምን አሉኝ?
እ፣ ቲኬት ፈልጌ ነው።
እ፣ ደንበኛ ሲሆኑ በቀን ሁለት ትኬት ነው የሚሰጠው። ከዛ በላይ አ፣ ከፈለጉ coin ገዝተው በ coin ጥያቄና መልሶችን ተጫውተው ካሸነፉ ይሸልሞታል። ሁለት ቁጥር እ፣ ደንበኛ ኖታ?
አዎ ደንበኛ ግን በምን ነው ደንበኛ የምሆነው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ
okay ነው።
አ፣ አንድ ቁጥር ላይ ዕለታዊና ሳምንታዊ ያለ መርጠው መመዝገብ ነው።
ኮከብ ስምንት ዘጠኝ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው okay።
አንድ ቁጥር ላይ ለመመዝገብ የሚል አለ። ሶስት ቁጥር ላይ ለመጫወት፣ ሰባት ቁጥር ላይ ቋንቋ ይምረጡ።
በቃ
እሺ ቴንክ ዩ ቴንክ ዩ ሶ ማች እሺ ነው